ሰላም ጤና ይስጥልን ቤተሰቤት
ስለ ነበረ withdraw ማድረግ ምን አልከኝ?
withdraw ለማድረግ ወደ ራሴ ማለት ነው።
እሺ
ባለ እምቢ አለኝ። እንዴ ምንድን ነው ምን እያልክ ነው?
ጣት አርባ ሺህ ከዛ ሰላሳ ሺህ ምናምን ተጠቀምኩ። እንደገና መልሼ አወጣሁት።
እሺ እንደገና እንደገና አገኘው።
ወጥቷል ወይስ እምቢ አለክ ገና?
ምንም አልወጣለኝ አልወጣለ በቃ አልወጣም።
እስቲ እንያው እስቲ የቤተሰቤ ቁጥር ንገረኝ።
እሺ ዜሮ ዘጠኝ ሀያ አራት እናቴ እንደዛ ቢሉ
የደወልክበት ነው?
አይደለም አይደለም አይደለም። በዛኛውማ የ bill የሚከፈልበት ስለሆነ account ምናምን ቴሌብር ያለው እዛ ነው። እዛ ላይ ነው እሺ ንገረኝ።
ዜሮ ዘጠኝ ሀያ አራት ሀያ ሀያ ዘጠና ሰባት ሰላሳ ስድስት
ዘጠና ሰባት ሰላሳ ስድስት አዎ አዎ እሺ ስንት ሞክረከው ነው እምቢ አለክ?
ሀምሳ ሺህ እምቢ አለኝ፣ አርባ ሺህ እምቢ አለኝ፣ ሰላሳ ሺህ እምቢ አለኝ።
እሺ ምንድን ነው የሚልክ ስን- ስታረግ?
ምንም በቃ ሂዷል ይልና እዚህ እንደ እንትን ይልና በፊት እንደሚለው ይልና አይቆርጥም ብሩ ላይ invalid ነው የሚልክ?
አ
አ- እንደዛ ካለክ ምናልባት upgrade መደረግ እንዲኖርበት ይሆናል
upgrade አድርጉልኝ አታላ ነው ነው ወይስ እኮ check መደረግ አለበት። አ- እንደዛ block ነው ለዛ ነው መጀመሪያ አረጋግጠን ከዛ ማውጣት አዎ።
ያልቻልከው አዎ አዎ
እንደዛ ነው።
አዎ አዎ እሺ ልይልህና እሺ ማ አሳውቃለሁ። ትንሽ መጠበቅ አለብክ።
እጠብቃለሁ እንዴ ቀደም ብሎ እጠብቃለሁ እንዴ በቃ እሺ፣ ይሄ ነው አይደለ? የምትደውልበት ቁጥር በዚህ ልደውልልህ ከተደረገ እደውልልሃለሁ። በዚህ ዜሮ ዘጠኝ አስራ ሁለት አርባ አምስት አርባ ሶስት
አይ በዚህ ታም በአራት ቤት በዚህ ሂድ በራሱ በራሱ ልደውልልህ።
አዎ አዎ አዎ።
እሺ ማን ልበል? ይቅርታ ስምህን ወንድማገኝ ፋሲል በዛብህ
ወንድም አገኝ። እሺ ፋሲል በቃ check አድርጌ አሳውቅልህና አዎ።
ይደረግልሃል። እሺ upgrade እስኪ እናሽ እሺ እሺ ተባረክ ያው እሺ ከደወልክ መቅደስ በል ያው እንትን እንዳይል እ እ?
መቅደስ ብለህ ደውል ከደወልክ።
እስኪ እስኪ መቅደስ እሺ መቅደስ እሺ እሺ እሺ እናቴ እናመሰግናለን። እሺ